እኔ ኦሮሚያ ላይ የሚመረተው ትራንስፈር ፋብሪክ ትራንስፈር ፕላን ትራንስፈር ሁለት የሚመጣል ኦሮሚያ የሚችል ነው ያለች ማለት ትራንስፈር ያላቸው እያናገሩ ታሪክ እንዴት ነው የማውቀው?
እያናገሩ ነው ወይ የሚለውን ታያቸዋለሽ ናቸው ወይ ከዛ አሁን ኤግዛታ ነጻ ነች። ሁሉም እያሳየ ነው ኤግዛታ ነጻ ነች። ስለዚህ ኤግዛታ ወደ ነፍሳች አንተ አይደለም ገባኝ።
አሁን ነጻ ስለሆንሽ ወደ እሷ ትራንስፈር ያደረገች ይቺ ነው ሪዞልቭ ካልቻል እሷን ትነኪያለሽ። ቤቢ መጣ አንሹ በቃ። አንተ ግን ቤቢ እ አንስተዋለች ከዛ ትዘጋዋለች እሷ አንስተዋለች በቃ ትዘጋዋለች ትራንስፈር አደረግሽ ማለት ነው። ቤቢ ልጁ በቃ